hello hello በዚህ account Winner Bet ሶስት መቶ fail ይላል።
failed failed ነው የሚለው።
አዎ failed ካለ ወደ ቤት ቤት account ተመልሷል ማለት ነው።
ቤስቲቪት አይደለም፣ እ ቤስቲቪት አይደለም፣ ምን አይደለም ቤስቲቪት አይደለም። Winner Bet እ ምን Winner Winner Winner ምን Bet አንድ ነው።
Winner Bet አንድ አይደለም። Winner Bet ጋር ደውል። እሺ እሺ።
hello
አ፣ Winner Bet ጋር ደውል። አንድ አይደለም። ይሄ ቤት ቤት ነው።
አየና፣ አመሰግናለን።
እሺ እሺ። አመሰግናለሁ።